ሄሎ ሰላም እንዴት ዋልክ?
ሰላም እግዚአብሔር ይመስገን።
ቅድም ፕሬስ ስቃዎች የነበረ ኩኩሬት አድርጌ ማቀው ሰው ጋር ነበር እና ሻለው እያራግጥ ደውልሻለሁ ብለን ቆየችብኝ።
አዎ
እንዴት ነው እሷ ነው ኩኩሬተር ወይስ አንተ?
ሲነግሩኝ አንዴ የት አርባ
እኔ ያሩኝና እሺ ዜሮ ዘጠኝ አርባ አምስት
እሺ ሰባ አምስት አምስት ሰባ አምስት አምስት ሰባ አምስት ኤፍራታ ነው የሚል እሺ ምን ግሩፕ ላይ ነው ምን ግሩፕ ላይ ሊሉት ድንች ላይ እንትን አልትነሽ
ድንች እሺ አዎ ልትነሽ
እ?
ታፈሰ የሚል አለ ስልክ ስልክ ልስጦት ወይስ ስልክ ልስጦት የእሷን ወይ ወይስ አዎ፣ እሺ የሚል አወራለሁ።
የእሷን ልትነሽ።
አዎ የእሷን ላክልኝና አላውቃትም እና የልትነሽ ነሽ?
እ
እሺ ልንገሩ ስልክ ያዙ እሺ። ዜሮ ዘጠኝ አንድ ቆይ አንዴ እሺ።
እሺ አስራ አንድ
ሀያ አምስት
አምስት
አርባ ስድስት ሰላሳ ሰባት
ሰላሳ ሰባት
አዎ እሺ አመሰግናለሁ።
እሺ እሺ መልካም ኦኬ ሰላም